ዊዝድሮል ገነበረ በዚህ ቁጥር ነው።
ማታ
ስንት ብር ነው?
ስምንት እሺ
እንብላ ስል እንግዲህ እንብላ
አሁን ገብቶልሃል። እሺ check ማድረግ ትችላለህ። እሺ ስለደወልሽ እናመሰግናለን። መልካም ቀን